hello હા
કબીરસિંહ સંભળાવું લાવો
હા હા હા ይሰማል እስኪ እሺ አንድ ሺህ አምስት መቶ ገብቶልሃል። እሺ አባቴ ሰ- ሄሎ ሰላሳ ሄሎ አይሰማም?
ያ አይ ይሰማል አይሰማም።
ይሰማል እሺ ይኸውልህ በሴፕቴምበር ሰላሳ ነበረ ያረከው አንድ ሺህ አምስት መቶ እሺ ዊዝድሮ ያደረግከው ሴፕቴምበር አይ- ሰላሳ ነበረ። እዚህም ሲስተም ላይ አይ እንደሚያሳየው የዛን ጊዜ ገብቶልህ ነበረ። እሺ ወደ ቴሌብር አልገባም account ገብቷል አባቴ። ይኸውልህ balanced ስለሆነ የሚለው ያልገባ transaction October one እንደዛ አያመጣም።
አሁን transaction ቴሌ ብር እኮ ደውለ ገና አልደረስም ያለ ነው
የ- የ October አንድ history ህን የ September ሰላሳ የ September ሰላሳ history ህን ቴሌብር ላይ አፍልካቸውና ማየት ትችላለህ አባቴ። እሺ ገብቶልሃል። ልንገርህ የገባበትን የቴሌብር ቁጥር ምናልባት ተሳስተህ ከሆነ
አልገባም ልንገርህ ቁጥሩን ወይ ንገረኝ።
ማ- ቴሌ ብር ቁጥር የቴሌብር ቁጥር አዎ፣ የገባበትን ቁጥር የላክበትን ቁጥር ንገረኝ አንዴ።
ይህን ዘጠና ሁለት ሰላሳ አምስት ሰይ ሺ
ዜሮ ዘጠኝ ዘጠና ሁለት እሺ ሰላሳ አምስት
እሺ
ዘጠኝ ሺ
ልክ ነው አባቴ ገብቷል ወደዚህ። እሺ balanced ነው system የሚያሳየው።
ቴሌ ብር ደግሞ አላገባም ያለ ነው ይኸውልህ የ September ሰላሳ ብለህ ጠይቃቸው። October አንድ አይደለም እሺ ይገባልህ።
እሺ October ሰላሳ የ Se- የ September ሰላሳ ብለህ ጠይቃቸው። እኔ ያገኘሁት ይኸውልህ በ September ሰላሳ ነው። አንተ እሺ የነገርከኝ October one ብለህ ከሆነ እነሱንም የጠየቅካቸው በ October one ላይሆን ይችላል። እሺ እሺ እሺ September ሰላሳ የቴሌብር history ን የውና እም፣ እዛ ላይ ታገኘዋለህ። ገብቶልሃል። እሺ
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።
እሺ